አሁን ተቋረጠብኝ። አስር ቀን ቪዛ ዋጋና የትኬት የዱባይ ዋጋ እየጠየኩኝ ነበረ።
ደንበኛችን አንዴ በመስመር ላይ ቆዩ።
እሺ
ደንበኛችን መስመር ላይ ኖት?
አዎ እየጠበኩት ነው።
እሺ ደንበኛችን መቼ ነው መሄድ የፈለጉት?
እ ህዳር ላይ ነው። ህዳር አስር ህዳር አስር አዎ እሺ